hello hello ሰላም ጤና ይስጥልን። ለአይን አዲስ ደውለው ነበር።
አዎ፣ ደውዬ ነበር ቅድም።
እሺ አገኛችሁን?
አዎ፣ አናግሬያታለሁ።
እሺ እሺ፣ መልካም ቀን።